ለሰላም ሙስሊም hello ዋኮብለት እንዴት ናችሁ? ሰላም ነው?
ምስገድ hello hello hello hello፣ አይሰማም?
አ ቢኒያም ጅማ agent ነኝ።
እሺ ሰላም ቢኒያም፣ እንዴት ነህ?
አሎ አንድ የሆነ shop ነበረ እና
እሺ
አልከፍት አለ። game ኡን run አላረግም አላቸው።
እ የት shop ነው?
አ ጅማ አካባቢ ነው ያለው። የ AnyDesk ኮ ልኬላቸዋለሁ።
እሺ በራስህ ነው የላከው? አንተ ነው የላከው?
ያ- ያ- እንትን እያሉኝ ነበር እያስቸኮሉኝ ነበር ሰው ብዙ ስለቆመባቸው አዎ።
እና አልከፍት አላቸው። ምንም እ ምንድን game ኡን ነበር ማለት ነው።
የምታጫውተው? ይቅርታ ቢኒያም።
keno እና ስቴክ ነው እሺ በቃ እሺ፣ እዛ እናየዋለን እ አስቸኳይ እናየዋለን።
ነበር አሁን እሺ እሺ፣ እኮ አዎ፣ እያየሁት እኮ ነው፣ እየፈለግኩልህ ነው። ለዛ ነው።
እሺ።
እሺ ቢኒያም ጅማ agent ነኝ።
አልከፍት ያለው ሙሉ በሙሉ ነው ወይስ ካ- ሙሉ በቃ game ኡን run አላረግም አለ አልከፍትም አለ okay፣ እሺ። cashier ኡን መግባት እየቻለ አይደለም?
እ እ?
cashier ኡን መግባት እየቻለ አይደለም?
አይደለም ዋ፣ በቃ ምንም መግባት አልቻለም
እሺ እኔ ልከልኛል ነው አይቼዋለሁ። እሺ በቃ check እናደርጋለን። አሁን እያደረኩት ነው። እሺ ቢኒያም እሺ